ውዬ ውዬ እንኳን ልደርስ። ሄሎ ቤተሰብ የነኛ ቤት ስልሳ ሀምሳ ስድስት ስንት
ስልሳ ሀምሳ ስድስት ስልሳ ሰማንያ ሶስት
ምንድን ናቸው?
ፊን ነው ፊን፣ ሁለቱም ፊን።
ማነው
ገዛኝ ማ
ገዛኝ ገዛኸኝ ኬክ አድርገው ሆኖ
እ፣ አዎ፣ አይቼው ነው አይቼው ነው።
ስልሳ ሰማንያ ሶስት እና
ስልሳ ሰማ- ስልሳ ሰማንያ ሶስት እና ስልሳ ሀምሳ ስድስት ሀምሳ ስድስት አዎ አዎ።
እሺ ጎተራና እለዋለሁ ገዛኸኝ።
ጃፓን ኮንዶሚኒየም።
check አደርገዋለሁ እሺ እሺ